hello ሰላም hello አቤት አቤት።
አዎ sister እሺ ትናንትና ስጫውተሽ ሁለት መቶ አሸንፈን እሺ
እና ወደ በቃ betting ውስጥ ነው የገባልን የገባብን መሰለኝ
deposit ነው።
wow በቃ ስልኩን ደግሞ ይሄ ነው የተጫወትንበትም ምን? እሺ ቆይ አንዴ።
check አድርግልኝ
ሄሎ ሄሎ ይሰማኛል እሺ ንገረኝ። የቤስት ቤት ቁጥር
ዘጠኝ አስራ ሶስት እሺ። ምን ምን ነበር? ይቅርታ
እ ማለት ያሸነፍን አስራ ሺ ሁለት መቶ ብር እሺ።
ወደ betting ውስጥ ነው የገባብኝ።
ወደ betting ውስጥ ነው የገባብን።
አዎ እሺ withdraw ለማድረግ ስትሞክሩ ነው።
አዎ እስኪ check አድርጉት። አዎ እሺ ንገረኝ እስኪ ቁጥር።
ዘጠኝ አስራ ሶስት እሺ
እ ሀያ ሰባት እህ
እ ስልሳ ስልሳ ሀምሳ ይቅርታ ሀምሳ ሀምሳ
እ ሀምሳ ሁለት መጨረሻው ዛሬ ነው አይደል?
እ ትናንት ነው እ ቀን አስራ ዘጠኝ በፈረንጅ እህ እሺ አንዴ መስመር ላይ ጠብቀኝ እሺ። አንድ ሺ- አንድ ሺህ ሁለት መቶ ነው ያልከኝ።
አዎ
እሺ አሁን ወደ ቤስት ቤት account ተመልሷል። እሺ አባቴ አሁን check አድርገው።
ወደ ቤስት account ላይ አዎ ተመለሰ።
ወደ ቤስት ቤት አሁን ነው የተመለሰው። check አድርገው። እሺ sister በጣም አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ምሽት።
አየሁ።